Hello ጤና ይስጥልን። ዋሽንግተን የህክምና ማዕከል
አብሮ ይስጥልን። አንድ ወር አካባቢ ይሆን ነበር ሰሪራ ሰረማ የምትባል ልጅ
እሺ
ሰሪራ ኢድሪስ ኢብራሂም ይባላል ስሟ። Medical ነበር እንትኑን የአሻራ መስጫውን እንትን labour ID ውን ከሰጣሁኝ አንድ ወር ነው።
እንደገና ንገረኝ። ID እና ፓስፖርት
ፓስፖርት ቁጥሯን ልንገርሽ።
አዎ ፓስፖርቱንም labour ID ውንም
ፓስ እሺ፣ እሱ ልንገርሽ።
ስልክ ልስጥና ወይ በዛ ላክልኝ።